hello ሰላም እንዴት ነሽ?
እግዚአብሔር ይመስገን።
የኮሜዲያን እሸቱ stand up comedy book አድርጌ ነበር እና እሺ እሺ ት- ትኬት ምናምን ይላክልኛል ወይስ እንዴት ነው?
የዕለት ዕለትን ማግኘት ይችላሉ። መሄድ ም።
ከቻሉ ደግሞ ኢንተርኮንቲኔንታል ሆቴል ም።
ማለት በስራ ሰዓት አለን።
okay already ግን book አድርጌ ነበር online okay እሺ VIP ነው ወይ መደበኛ?
እ፣ መደበኛ
እኮ ደረሰኙን ማግኘት ከፈለጉ እዛ ነው።
እ፣ ስለዚህ የዛው ቀን ችግር የለም ብሄዳ ደረሰኙን ምናምን ችግር የለም ችግር የለም።
already ስለቆረጥኩኝ አያሳስብም።
አዎ ቀድመው ግን ይምጡ። ከአስራ አንድ ሰዓት በፊት ይምጡና ም።
ያው ወረፋም እንዳይኖር ቀድመው ለመምጣት ሞክሩ። እሱ
ስለዚህ ከዛ መጥቼ በስልክ ቁጥሬ ነው የሚያወጡት። እንዴት ነው የማደርገው? ምንም የደረሰኝ confirmation ነገር ስለሌለ ብዬ ነው የምጠይቅሽ።
okay ችግር የለውም። ስንመጣ ያለውን slip ኡን አይተን አዎ ያስገባበት screenshot ም ወይም deposit slip አይተን እኛ እናስተናግዳለን።
መልካም፣ አመሰግናለሁ።
እኔም አመሰግናለሁ። መልካም ቀን።
እሺ ቻው ላንቺ